ጠፈር ወሎ ሰጠሁ ሁሉን ነገር ሰጠሁ ሁሉን ነገር መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር
ውበትና ፍቅር ልቤን ስለገዛው አቤት አቤት አፈጣጠር ያመላልሰኛ ነጋ መሸ በዚያው አቤት አቤት አፈጣጠር አቤት የሱ ስራ መገን አፈጣጠር አቤት አቤት አፈጣጠር ልቅም አርጎ ሰርቶ አደለው መፈጠር አቤት አቤት አፈጣጠር አቤት አቤት አፈጣጠር ስንቱን አዳርሼ እጨርሰዋለሁ አይና ተቀምጬ ሁሉን አየዋለሁ ሁሉም ሸጋ ብቻ ሁሉም መልከቀና አይጠረጠርም ወሎ በቁንጅና መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር
ብልበል አደርሼ ገዳማቱ ስፍራ እጅግ ተገረምኩኝ በፈጣሪ ስራ ዋላት የማርያም እስኪ ላሞላው ነው የማር ወጣቱ የትዛብ አገር ነው መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር
ተወዳጅነቱን ከላይ ተቀብቶ አቤት አቤት አፈጣጠር አሁን ማን ይወጣል ሀሳቡን አገብቶ አቤት አቤት አፈጣጠር ክርስቲያን ሙስሊሙ ተዋዶ ይኖራል አቤት አቤት አፈጣጠር ትንሹም ትልቁም ሰው ይከባበራል አቤት አቤት አፈጣጠር አቤት አቤት አፈጣጠር የጦሳ ተራራ ደስ የመቃል ያለው የተፈጥሮ ጸጋ እርሱም አንዱ ውበት ነው። ስንቱ ተዘርዝሮ ተነግሮ ያበቃል። ወሎ ገራገር ነው፣ ሁሉ ይደነቃል። መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር
በዱከት በድሬ ሴቱ ተከሽኖ በቀጮ ሽሩባ ጸጉር ተበትኖ ክንክን ጎፈሬውን ተነክሶ አምሮበት ሁሉም የተሰጠው ሀገርን ገነት መገን ነገን አፈጣጠር ወሎን ሰጠ ሁሉን ነገር